ሄሎ
ሄሎ ሄሎ፣ ጤና ይስጥልን።
አብ አብሮት እንደምን አሉ አቶ ለሚ?
እግዚአብሔር ይመስገን።
ከፕሊስቶን ሆምስ ነበረ ምደውልሎት።
ምን አልክ?
ከፕሊስቶን ሆምስ ነበረ ምደውልሎት OK እሺ።
እና ሰኞ ቢሮ ብቅ እላለሁ ብሎ ነበር። መጡ እንዴ?
አ እየመጣ እመጣለሁ ትንሽ አንድ እስከ አምስት ሰዓት ምናምን በቃ ችግር የለምሽ። ምናልባት ከመጡ ብዬ ነው።
አይ እመጣለሁ እመጣለሁ።
በቃ እሺ፣ እሺ በሉ። እሺ፣ መልካም ጊዜ። እሺ እሺ